hello ሀብታም ብላ ጤና ይስጥልን።
አቤት።
ከላንድ ማርክ ወደ ቤት ለመግባት ነበረ እናት።
እሺ ላንድ ማርክ ላንድ ማርክ እሺ፣ ምንድን ነው case ኣቸው?
የልብ case ነበረ።
እሺ አሁን በቃ የሆነ የሚያስፈልግ ነገር ስላለ እስከዛ ድረስ ተብሎ ወደ ቤት እንዲገባ ተብሎ ነው።
እሺ፣ ኦክሲጂን ይጠቀማሉ?
እ? ኦክሲጂን ይጠቀማል አለ ነው
እሺ ወደ- እሺ።
ቤ- ቤቱ ወዴት ነው?
እ፣ ቡራዩ ቡራዩ።
አዎ
ቆይ እሺ hello፣ ቆይ ቆይ አንዴ መልሼ ልደውል።
ይቻላል እናት እሺ እሺ